hello ጤና ይስጥልን ብስት ቤት
hello ሰላም ነው አለን አለን ሰላም ነው።
ቤት ሲቢት ደውዬላቸው ነው ነበር። አሁን withdraw ከቢቱ ላይ withdraw ለማድረግ እምቢ ብሎኝ
እሺ
ደውዬላቸው AnyDesk የሚል ላክልን ብለውኝ ነበር እና ቴሌግራም ላይ ልኬላችሁ ነበር። አሁን
okay
መላኩ የሚል እንትን
AnyDesk ልካልናል ቴሌግራም ላይ አዎ ልኬላችኋለሁ።
እሺ እሺ አሳውቅልሃለሁ። ትንሽ ጠብቀን እሺ እሺ
እሺ መላኩ ቴሌግራም ላይ እንጽፍልሃለን። እሺ እዛ እሺ ቢያ የሚለው እንትን ነው የቴሌግራም address ስሙ ቢ ቢ ነው የሚለው ቢያ ቢያ። አዎ እሺ እሺ እሺ አሁን አሳውቃችሁ እሺ እሺ